የለም
ወይ? ይቅርታማ ሁለት ሺህ ሶስት ችግር የለም።
ሞዴል ቶዮታ ኮሮላ አይቼ ነበር። እሱ ጋር ነው ያለው አይደለ? መስቀል ፍላወር ጋር አዎ መስቀል ፍላወር ነው። ግን አሁን እ፣ ልጆች ይዘውት ወጥተዋል መኪናውን።
ማለት የለም መኪናው የግቢ አይ መኪና ይሸጣል፣ አልተሸጠም አለ። ከግቢ እኮ ይዘውት ለማየት ወጥተው ነው ፈልጌ ነበር።
እሱን ይዘውት ወጥተዋል። እና እ፣ ወይም ሲመለስ ልደውልልክ እዚህ ቆያል
እስቲ ትንሽ ልደውልለትና ደውልላለሁ። እሺ ደውል እሺ እሺ